Irish pay from Ningba Komildo.
የሆነ በኦል ስፖርት ከቴሌብር ወደ ኦል ስፖርት አስገብቼ ነበረ በአሪፍ እሺ መጀመሪያ አ- አምስት መቶ ብር
ይሰማዎታል ለምኛችሁ?
አዎ አዎ፣ ይሰማል ይሰማል።
እሺ ከቴሌብር ወደ ሁሉ ስፖርት አስመዝግበው ነበር ብሩ አልገባም።
አዎ አዎ፣ አልገባም። መጀመሪያ አምስት መቶ ብር ከዛ ሶስት ሺ ዘጠና ብር።
ድምፁ ይቆራረጣል ትንሽ ለምኛችሁ?
እሺ ይሰማዎታል?
አዎ፣ ይሰማል ይሰማል።
እሺ ቀጥል።
መጀመር መጀመሪያው አምስት መቶ አስገብቼ ነበር እሺ ከዛ አልገባም። እ፣ እንደገና ሶስት ሺ ዘጠና መቶ አስገብቼ ሶስት ሺ እሱም ዘጠኝ መቶ አልገባም። ሶስት ሺ ዘጠኝ መቶ እሺ የአምስት መቶ መች ነበር ቀኑ?
ቀኑ ከሌሊት ከሌሊት እኩል ትላንት ትላንት ነው ትላንት ነው ከሌሊት ትላንት ነው?
እኩል አዎ አዎ እ፣ በ- በድምር አራ- አራት ሺ አራት መቶ አራት ሺ አራት መቶ በድምር አዎ የአምስት መቶ ትላንት ነበረ። የሶስት ሺ ዘጠኝ መቶ መች ነበር?
እ- እ- እሱም የትላንት ነው እሱም የትላንት ነው የ- ከሌሊቱ ከሌሊቱ እኩል
እሺ ደንበኛችን ስሞን ይንገሩኝ።
እሺ እ፣ ሪሞ- እ፣ ሪሞን ዳንኤል ጥሩነህ
ሪሞን
አዎ ሪሞን ዳንኤል ጥሩነህ በዚህ ስልክ አይደለም ሌ- ሌላ ስልክ የምጠቀመው ነው ስልኩን ልንገርሽ
አዎ
ዜሮ ዘጠኝ ዜሮ ዘጠኝ ሰባ አምስት ሰባ አምስት ስልሳ ስምንት ስልሳ ስምንት ዘጠና ስምንት ዘጠና ስምንት
ሶስት ሶስት ሰላሳ ሶስት አዎ ሰላሳ ሶስት እሺ ደንበኛችን አሁን በምነግሮት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል። ያዙ ይህ ስልክ እናገር።
በ- በዚህ በዚህ ነው አይ አሁን ነግረውታለሁ። ልንገሮት
እሺ
ይዘዋል። ልንገሮት
እሺ ንገሪኝ እሺ ዜሮ ዘጠኝ ዘጠና ሁለት
ሀይሉ ሀይሉ አት- ዜሮ ዘጠኝ ዘና ዘጠና ሁለት አዎ አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ የሁለቱንም screenshot አንስተው ይላኩልኝ።
እሺ እሺ እሺ እሺ ደንበኛችን ሌላ ምረዳዎት ነገር አለ?
ችግር የለውም ይሄ ዘ- ይሄ ስልክ ገብቼ በቴሌ- በቴሌግራም ማለት ነው አዎ አሁን በሰጠው ስልክ ቁጥር ቴሌግራም ላይ አዎ።
ገብተው screenshot ኡን ይላኩልኝ።
እሺ እሺ የ- የምኑ ነው screenshot የምልክልሽ ከቴሌ ብር የተቀነሰበትን ብር።
እሺ እሺ እሺ እሺ ደንበኛችን መልካም ቀን።
እሺ እሺ